አድማጮቻችን ሁለተኛው ክፍል ዝግጅታችን አሁን ይጀምራል። ሀሁ ፖለቲካ በሚል ርዕስ ከዚህ ቀደም በፍኖተ ዴሞክራሲ ሬዲዮ ተላልፎ የነበረውን ዝግጅት አሰምተን ጠቅላላ ዝግጅታችን ፍጻሜ ይሆናል።
ወተት ይሸፈታል እንኳን ሰው ሲበላል ይዘገያል አሽረካል በደል አይ በደም አራደ ጆሮስ አራደ ጆሮስ እንደገና ጣና እንደገና ሙት ወይ መይሳው ካሳ አንድ የተነሳና ሁለተኛ ሙት አገር ክነራት እንዳደረጓት እንዳደረጓት ዳኛውም ዝንጀሮ መባረጃ ሆነ ዳኛውም ዳኛውም ዳኛውም ዝንጀሮ መባረጃ ሆነ ወይስ ላይ ተቁሞ ይነገራል በደል በደል ከላይ ብናርስበት ከላይ ብናርስበት ከታች ጠበዱበት ያሻቸውን ያርጉ መቸምቶ የለበት ንቡም ገለበለ ንቡም ገለበለ ቀፎውን ጨነቀው ጨነቀው ንቡም ገለበለ ቀፎውን ጨነቀ ማር መላሱ እንጂ ፈርዱን ማናወቀ ማናወቀ ማናወቀ ማናወቀ ማናወቀ ምን ሞኙ ነው ምን ችሉ ነው ምን ሞኙ ነው ምን ችሉ ነው ኧረ ምን ሞኝ ነው ኧረ ምን ችሉ ነው ሲሰድቡት ዝም ያለ ሲመቱትም ያው ነው ሲመቱትም ያው ነው ኧረ ወከቤ ምን ነው ዝምታው ምንድን ነው
ፖለቲካ እንደ ቅጥፈት ወደዱም ጠሉም ከፖለቲካ መራቅ እንደማይችሉ ማወቅ የተሳናቸውና አልፎም አደናጋሪዎች ፖለቲከኛ አይደለንም፣ ፖለቲካ ቅጥፈትና ውሸት ነው ወዘተ እያሉ ሲለፍፉ ይደመጣሉ። ፖለቲካ ቅጥፈት አይደለም፣ ግን ቀጣፊዎች ወደ ፖለቲካው ዘው ይላሉ። ለዚህ ደግሞ ጡረታ ሲወጡ ድንገት ፖለቲከኛ ሆነው ሲበጠብጡን የከረሙት ወስላቶችና ጠባብ ብሔርተኞች በቂ ምሳሌ ናቸው። በወያኔ ተቀጥረው እየቀጠፉና እየዋሹ የህዝብን ትግል ያዳከሙ ተምቾችም የሐሰት ታሪክ ፈጥረው ህዝብን ሊገነጣጥሉ የሚሞክሩት የስደት ሀገር ጀብደኞችም ሌላ ምሳሌ ናቸው። ለወያኔ ውሸትና ቅጥፈት የፖለቲካ መስመሩ መሰረት ነው። ውሸት ምናልባትም እንደሚባለው የራሱ ፖለቲካና ኢኮኖሚያዊ ይዘት አለው። ወያኔ በውሸት ተወልዶ በውሸት ያበጀና የዋጀና በውሸት መሰረት ታግሎና በባዕዳን ተደግፎ ለስልጣን የበቃ ዘረኛ ቀጣፊና ወሮ በላ ቡድን ነው። በመሆኑም የአፈና አገዛዙን ጠጋግኖና ደግፎ የሚያካሄደው በውሸት አጅቦ ነው። በርካታ ጠባብ ቡድኖችም ትግል ለሚሉት መሰረታቸው ከታሪክ የተጣላ ውሸት ነው። ኦነግን ይጠቅሷል። የቅጥፈት ፖለቲካ ግን ዘላቂ አይደለም፣ ህዝብንም በረጅሙ ሊያወናብድም አይችልም። ዛሬ ወያኔ ዋሽ መሆኑን የማያውቅ የለም። ሟቹና ግብዙ አለቃቸው ለምሳሌ በአራት አቅጣጫ ሲደመር አንድ የሚዋሽ ሀፍረተ ቢስ ነበር። ሞትን በቅጥፈት ሊያርቅ ባለመቻሉ ያው ተጉዞልናል። ወያኔ በድህነት ህዝብን ሲጨርስ ሊጨርስ በተነሳበት ሀገር ኢኮኖሚው እያደገ ነው ብሎ በምስክርነት ደግሞ የጡት አባቶቹ ፈረንጆቹን ይጠቅሰዋል። ጋዜጠኞችን አሰርክ፣ አጋዝክ፣ ደበደብክ ሲባልም ማንም ሰው በጋዜጠኝነቱ አልተያዘም ሽብርተኛ ሆኖ እንጂ ይላል። ሙስሊም ዜጎችንም አፈስክ ሲባል መሰለፍን መቃወም ይቻላል፣ ግን የተያዙት በሽብር ተሰማርተው ነው ይላል። ለዚህ ያመቸው ያመቸው ሰውንም የጮኸ ውሻንም የሚያሳስር ጸረ ሽብርተኛ ተብዬ ህግ ደንግጓል። የትግራይና የኢትዮጵያን ታሪክ አጣሙና ወጣቶችን በጸረ አማራ ጥላቻ ቃኝቶ እንደቆየው ሁሉ ዛሬም በብር ቅጥረኞቹ አማካኝነት የሐሰት ፕሮፓጋንዳና መጽሐፍቱን ወይም የጋዜጣ ጽሑፎችን እያሰራጨ ትውልድን በማደናገር ላይ አለ። መሰሎቹም ጠባቦቹ እያደረጉ ያሉትን ይህንኑ ነው። ቅጥፈትን አንግቦ ሀገርን ማጥፋት። ወያኔ አንድም የፖለቲካ እስረኛ በሀገሪቷ የለም ሲልም የውሸት ክብረ ወሰንን አሳልፏል። ከሁሉም በላይ የሚያሳዝነው ግን ይህን በሽታውን በህብረተሰብ ውስጥ እንደወረርሽኝ ማሰራጨቱ ነው። አፍቃሪ ነዋይ ዜጎችን ጠምዶ እንዲያውራቸው ሲጥር እንደቆየው ሁሉ ግለኝነትና ዋሾነትንም በማስፋፋት ላይ ነው። ያኔ ጠላ ነው እንታገለዋለን የሚሉት ክፍሎችም በቅጥፈት ፖለቲካ መንገድ ሲጓዙ ቆይተዋል፣ ተደምጠዋል። ውሸትና ቅራሪን ሽምጥጥ ነው የሚለው ምራቸው የሆነ ይመስላል። በየጊዜውና በየድረገጻቸው ከወያኔ ባልተናነሰ የሚዋሹ ናቸው። ወያኔን ሳይሆን ህዝብን በውሸት ያደናግራሉ። ጎንደር በነጻነት አርበኞች ነጻ ወጣ ያሉን አልነበሩም? የፋሽስቱ መንግስት ጦር ተልተሌ ተሰማራረሉንም? የሻቢያውን ቅጥረኛ ትልቅ ደራሲ የባዕድ ቅጥረኛና የአማራ ጥላቻ ያንወለለውን ባለጌስ ማን ነው መድረክ ሰጥቶ የነበረው? ለወያኔም ለነክደትም ጥብቅና ቆሞ ማን ነው ስንቱን ዜጋ ያዘናጋው ያወናበደው? ውሸትና ስንቅ እያደር ይቀላል ነውና ውሎ አድሮ ግን ቅጥፈታቸው ተጋልጧል፣ እየተጋለጠም ነው። ነፍሰ ገዳዩ ስብዓት የቅጥፈት ፖለቲካቸው ዋና ወኪል ነው። በሽበቱ ልክ ይዋሻል። ከጥቂት ጊዜ ጀምሮ በተቀነባበረ መልክ በኢህአፓ ላይ የተከፈተው ሀሳዊ ዘመቻ ለምሳሌ አለቃው እሱ ነው። ይህን ዘመቻውን የሚያጅቡትና የሚያናፈሱት ግን የተቃዋሚ ተቃዋሚ ነን እያሉ ህዝብን የሚያወናብዱት ናቸው። በ1984 ዓመተ ምህረት በመልእክተ ኢህአፓ የሚከተለው ሰፍኖ ነበር። በዜና ማሰራጫዎች የሀቅ ዜና መስለው የሚሰራጩት ቅጥፈቶች ዋና ዓላማቸው ህዝብን መከፋፈል ነው። ቅጥፈት፣ ውሸት፣ ህዝብን እርስ በርስ ማጋጨት፣ እንደገና ውሸት፣ ሁሌም መከፋፈል፣ ይህ ነው ተልኳቸው። ህዝብን እርስ በርሱ የሚያናክስ ቅስቀሳ ላይ እየተሰማራም ሰላም ጠባቂ መስሎ ለመቅረብ ይጥላል። ሌላ ውሸት። ኤርትራን አስገንጥሎ ጉዳዩን እንዲያከትምለት አድርጎ ሳለ የህዝብ ውሳኔን ጠብቅ ይላል። ተጨፈኑ ላሞኛችሁ። እንደገና ቅጥፈት። ሰላም አጥፍቶ ሰላም ሰፍኗል ይላል። ዲሞክራሲን ገድቦ የዲሞክራሲ ብርሃን ደመቀ ይላል። እየገነጣጠለ ለአንድነቱ ጠበቃ ነን ይላል። ቅጥፈት፣ ውሸት፣ የማያባራ ወያናዊ ተግባር፣ በሐሰት ወሬ መከፋፈል፣ በኃይል ተጠቅሞ ማፈን፣ መገነጣጠል፣ በፕሮፓጋንዳ ማደናገር፣ መለስተኛ ቅራኔዎችን አፋፍሞ ህዝብን መገነጣጠል፣ ድርጅቶችን መፍጠርና ያሉትን መሰነጣጠቅ፣ ባሉባልታ መጠቀም፣ በስም ማጥፋት ዘመቻ ማሰማራት፣ በጥቅም በሹመት መደለል፣ መከፋፈል ወዘተ ነው ስልታቸው። ተራ ቀጣፊ አገዛዝ ህዝብን ያዋርዳል። ከፋፋይ መሰሪ አገዛዝ ሀገርን ያጠፋል። የወያኔን ጠበልም ያላዳነው የከፋፋይነት የዋሾነት በሽታ ማርከሻው ለሐቅ መቆምና በህብረት መታገል ብቻ ነው። ይህ ከተባለ 23 ዓመት አለፈ። የተለወጠም የለም። ብሔራዊ ዲሞክራሲያዊ ህብረት ተብዬው አደናጋሪ በነክደቱ ስብስብ ተተካ። ዛሬም አዳዲስ አደናጋሪዎች ተቀፍቅፈዋል። አፍቅሮ ወያኔ የሚንጠው አንጃም ፈልቷል። ፍርሃትም ድንኳን ገና ነቅሎ አልሄደም። ውሸትም እንደደራ ነው። በኢህአፓ ላይ የተከፈተውን ዘመቻ ዳግም ያጤኗል። ወያኔ የህዝብ አመት ሲጠነክርበት ውሸትና በቅጥፈቱ ህዝብን ለማባላት ጥረቱን ያፋስማል። ታጋይ ክፍሎችን በሐሰት ለመክሰስ አኬል ደማውን ይፈለፍላል። ሰለባው የሆኑትንም በስየል ደግሞ ደጋግሞ ጠብሶ በቤተሰባቸው በደህንነት አሰራቶ ይቅርታ ጠይቁኝ ብሎ ወዘተ የበላይነትን ይዞ ሊቀጥል መራወጡ የሚጠበቅ ነው። በዚህ ተንኮል ደግሞ ለሱም ለባዕድም ያደሩ አዛውንት በሉን እቅሌታሞች ይተባበሩታል። ለመጣው አገዛዝ ሁሉ እየተጎነበሱ በፈረደበት አማራ ላይ የሚንጫጩት ጠባቦች ሁሉም ከነየሐሰት ታሪካቸው በዙሪያው ይሰበሰባሉ። ወያኔ ህዝቡን በፈጠራ መረጃዎች በብሔረሰብም ሆነ በሃይማኖት ለመከፋፈል ጥረቱን ይቀጥላል። የቀጠላቸውም ሰልፋቸውን ከህዝብ አስመስለው የሰላም አባወራንን ብለውም ለወያኔ ጥቅም የህዝብን ጎራ ይሰነጣጥቃሉ። መለስ ብለን ከመረመርን ማን ለሚለው ጥያቄ ግልጽ መልሶች አሉ። ውሸት ይዳርጋል ለሞለት ተብሏልና ዋጋቸውን ከወያኔ ጋር ደባልቆ ፍርዱን ህዝብ ይሰጣቸዋል። አይቀሬም ነው። ፖለቲካ ቅጥፈት አይደለም፣ መነገጃና ትርፍ ማካበቻም አይደለም። ከፖለቲካ መራቅ የማይቻል ከመሆኑ ሌላ ሰሊጥ ሳይሆን ሀገርን፣ ህዝብን ከመካድ የሚቆጠርና በሆዳምነት የሚያስወግዝ ነው። ከጣፊዎች ስልጣን ሊይዙና እንደሚታወቀው ወደዚሁ ሲያመሩ ሲጨፈጭፉ የታወቀ ጉዳይ ነውና ጸረ አምባገነኑ ትግል በሀቅ ላይ ተመስርቶ ሀቅንም መመለስና ማስፈን ተልእኮው መሆን አለበት። ለህዝብ መዋሸትና በዚህ መሰረት አጉል ተስፋን ሰጥቶ ወደ ቀጥታ ተስፋ መግፋት ወንጀል ነው። ከቀጣፊው አገዛዝ ጋር መንስያ መሆን ነው። ይህንን መገንዘብ ቀዳሚ መሆን አለበት። ወያኔ በቅጽበት መወዳደሩ ዘረኞችን መታገል ሳይሆን ማገዝ ነውና መቆምም መወገዝም ያለበት ነው እንላለን።
ለምን አትወገር? እውነትም እንዳሰት ከሆነች ነፍስ አልባ ኧረ ኧረ ምን አባቷ በትንቶኗ ይውጣ ትሄድ ገደል ትግባ። ለምን ለምን ጥርቅ አትል? ይጥፋ ደብዛ አባቷ የዳደ የሄደች ትውልድ አንከራታ። ለምን አትወገር? በቁም አትወጋ። በድቅድቅ ጨለማ በፀሐይ በጨረቃ ራሷን ላብነቷ ካልሆነች ጠበቃ ያን የትውልድ ተምሳሌን እስካስጠበጠበች ኧረ ምን አባቷ ለራሷም ማትሆን ለሌላም አትመች ለዚያ የትውልድ ጌጥ ኮከብ ማድረግ ሆና አልታይ እስካለች ጨለማን ተግና አቅም ጉልበት አንሷት በሐሰት ከተመታች ተጠፍራ ትወርወር ትሁን ከምድር በታች ለምን አትወገር? ያም ትውልድ እንደሷ ለምን አይወገር? የገባውም ካፈር ትግሉ በረዘመ ጊዜው በጠመመ ይለረት ይወቃ እየተለቀመ የነብር ጥፍር ቆራጭ የአንበሳ ቅንድብ ላጭ ከውቅያኖስ ገብቶ ዋርካ አጋድሞ ፈላጭ ትንኝን አዋላጅ የዝንብ ቋንጣ ዘልዛይ የዶሮ ወተት አዳይ ጀግናውን ሞልቶ ሰርፎ እውነት ሐቅን ገዳይ ለምን አይወቀጥ ያ ትውልድ እንደ ገብስ ስም ታሪኳ አይጠፋ ጥላሸቱን አይለብስ ለምን አይወቀጥ በፈጠረው መዘዝ ቀደም ብሎ በስሎ ያ ትውልድ ይቀጥቀጥ ይመታ ባሎሉ የፖለቲካ አሁን ቀድሞ ያስቆጠረ ተደራጅቶ ትግልን ከዳዴ ያስጀመረ የብሔር ጭቆናን የመሬት ላራሹ የህዝባዊ መንግስት ጥያቄ ቀስቃሹ ያ ትውልድ የይሁዳ አንበሳ ያጮው መንግስት ያን ወዙ ጫፍ ያለ ባለ ርስት ባለ ጉልት የምርጥ መኮንኖች ነፍሰ በላም ፋሽስት ዘመናዊን ፈንዳ የወያኔን ልክፍ እምቢኝ አሻፈረኝ ብሎ መታገሉ መታጠፍን ጠልቶ ከጸና በቃሉ የወጋውን ጩቤ አዋልስም ካለ በየፈረንጁ ቤት ካልተን ከባለለ በጥሬው ተይዞ ለምን አይደለዝ? አይጎድፍ ታሪኩ ከሀገሩ አይጠረዝ? ለምን አይቆላ አር እንዳሻሩ ለጠላው እንዲያመች እየሆን እንኩ ለሄደው ለመጣው ካላልም በረከት ለምን አይነረት ተይዞ አይወቃ ደግሞ አይሸከሸክ ይፈቅፈቅ ታሪኩ ይውጣ ጥርምብሱ ነጭ አባቴ ብሎ ባለመጎንበሱ እንደ እንስሶቹ በለስ ቀናሾቹ ገብቶ ከዛ ጋጣ ካላ መነዠገ ካልበላ ካልጠጣ አልበጥስም ካለ ትፍቱን ካገሩ አላወጣም ካለ ትፍቱን ካፈሩ ለምን አይወገር? ለምን ጥቁር አይለብስ ታሪኩና ክብሩ? ለምን አይወገር? ለምን አይወቀድ? ለምን አይነረስ? ከተቻለ አይጠፋ ለወንበል ያሮጠ የትውልድ ከርፋፋ ይህ ወንበር ናቂ ትውልድ ስለ እውነት በስሎ ስለ እውነት ያረረ እንደ ካቻ ምናምናና ዘንድሮስ መቼ ውሎ አደረ ይነቃ ቀስሩ እየተመተረ ለእንጀሮ ልጅ ይስቶች ልበልቶ አደሮቹ ድጋፍ እስካልሰጠ እስካልሆነ ምቹ ያን ትውልድ ሳይዘሩ በቅለው ሳይበቅሉ የበሰሉት ጨለማውን ሳዩ ዛሬ አንቱ የተባሉት ያን ትውልድ ይውቀጡት ይዘው ይጠብጥቡት ባስፈሩ ጥፍራቸው ባልፋቁት ጥርሳቸው በትንትንትንትን ያርጉት እሱ ኖሮ እንጂ እነርሱ መች ኖሩት ያ ትውልድ በፈጠረው መዘዝ ቀደም ብሎ በስሎ ይወቀጫ ትውልድ ይመታ ተንጋሉ ጊዜም እኮ ያብዳል ካደረው ጋር አድሮ ከዋለው ጋር ውሎ ለምን አትወገር? እውነትም እንዳሰት ከሆነች ነፍስ አልባ ኧረ ምን አባቷ በትንቱና ይውጣት ይሂድ ገረድ ትግባ። ለምን ጥርቅ አትል ይጥፋ ደብዛ አባቷ የዳዴ እየሄደች ትውልድ አንከራታ። ለዛ የትውልድ ጌጥ ኮከብ ማረጉና አልታይ እስካለች ጨለማን ሰግና አቅም ጉልበት አንሷት በሐሰት ከተመታች ተጠፍራ ትወርወር ትሁን ከምድር በታች። ለምን አትወገር? ለምን አይወገር?
ይወገራል እንጂ ምን ነው አይወገር? በሃማ ቱማ
አልሰማ ካለማ የሐቅን ነጋሪት ስቶ ከነጎደ የታሪክን ሀዲድ እውነትም ራሷ ላሰት ቦታ ለቃ ከሆነች ልፍስፍስ ዝም ካለችማ ምድረ ነፍስ ተገዳይ ሰማዕትን ሲያወግዝ ሽብርተኛ ሲጦስ አገር ሲያተራመስ ሂሳብ ማወራረድ የማይቻል ሆኖ ምድረ ነፍስ ተገዳይ መድረኩን አጣቦ አገር ህዝብ የሸጠው በባዕድ የተገዛው ታጋይም ተብሎ በተገላቢጦች ለአገር የሞተው ለአገር የቆመው ውግዘት ተሸክሞ ሀ በፈስ ይተካ አብዚሎ ቀብዚሎ የወፍ ቋንቋ ገኖ ይወገራል እንጂ ምን ነው አይወገር የከሃዲ መንጋ ያ ሁሉ ሆዳደር ይወገራል እንጂ ምን ነው አይወገር አገር ማዳን ግዳጅ አይለጋ ሀኬት ከቶ የማይቀበር ነገን እውን ማድረግ ፈተናው ብዙ ነው። ትናንትን ረስቶ ነገን ግን ፍለጋ ያው ከንቱ ድካም ነው። የፈሰሰውን ደም፣ የሕዝብን መከራ፣ የዜጎችን ስቃይ ሁሉንም አቃሎ ይባት ብሎ ክዶ ወንጀለኛ መንጋ ቀፎ ተሰባስቦ ታሪክ እየካደ በሕዝብም ተሳልቆ ሕሊናና ነፍሱን በክልል ሸንሽኖ በደኑ አርባ ጉጉን አንዋር ወተርንም ቀብቅፎና ወልዶ በፖቶማክ ዲሲ በበርሊ ተራራ ምቾቱን መስርቶ ያታዊ መሲህ ቅርሻት የኔ ብሎ ሊወግር ሲነሳ ለአገር የሞተውን ሊያወግዝ ሲነሳ አገሬ ያለውን ይወገራል እንጂ ምነው አይወገር ሀቅን እየካደ አገር እየካደ ሲሆን ለከርሶ አዳም
ሀሁ ፖለቲካ ትላንትን ረስቶ ነገን ፍለጋ በሃማ ቱማ አለመታደል ሆነና ሀቅ ያንቅነውና ነጋ ጠባ ሀቁ ሲነገር የሚያማቸውና አልፎም አንቆ የሚያስጓራቸው ጥቂቶች አይደሉም። ሂስና ወቀሳ ስድብ እየመሰላቸው ለምን ተደፈርን ክቡራን የፖለቲካ ጣዖቶችን እንዴት ደፍራችሁ ተቻችሁ በሚል የሚያወግዙን የተተቹት በጠላትነት የታዩ መስሏቸው ኡኡ የሚሉ ግን ሐቁ ሲመረመር ደግሞ የፖለቲካ አልፋና ኦሜጋን አጣጥመናል ቢሉም ገና የፖለቲካ ሀሁን ያልቆጠሩ መሆናቸውን ተወደደም ተጠላም መናገሩና መጻፉ የሚታለፍ አልሆነም። በበኩላችን ትግል ብለን ስንጀምር ጣዖትን ማንኮታኮቱ ግዳጅ ነው ብለን የተነሳን በመሆናችን ጫጫታው እምብዛም አላወከንም። ብሬኑ ቢንጫጫ መድፋቸው ቢያጓራ ለምን ይደክማሉ እኔ እንደው አልፈራ ያለውን አርበኛ እናስታውሳለን። እንዲያውም ወያኔ ከተቃዋሚው የበላይ መስሎ ለመታየትና በስልጣንም ለመቀጠል የቻለው ከሞላ ጎደል የፖለቲካውን መድረክ በቁጥጥር ለማስገባት በመቻሉና የፖለቲካውን ትኩረትን በተመለከተም ቃኝ እኔ ነኝ ብሎ መሰየም በመቻሉ ነው። ወያኔ ይህን ለማድረግ በቅድሚያ የራሱን ግብ ጠንቅቆ ከማወቁ ሌላ ጠላት ያለውን ሕዝብና ድርጅቶችንም በተመለከተ ምን ማድረግ እንዳለበት በመረዳቱ ነው። የኢትዮጵያን ሕዝብ በአብዛኛው ጠላት ብሎ በመፈረጁ ገና ከደደቢት ጀምሮ የጠነሰሰው ፖለቲካ ከፋፍለህ አዳቅ ግዛ ነውና ለስልጣን ሲበቃ የክልልና የአንቀጽ 39 ፖለቲካን አሳፈነ። ለሆዳቸው እና ለስልጣን ፍርፋሪ የሚያድሩትንም አውቆ በዚሁ መልክ ገዛቸው። አንድ አዛውንት ፕሮፌሰር እነመለስን ልጆቼ ብለው በሎንዶን ስብሰባ ድጋፍ መስጠታቸውንም የምንረሳው አይደለም። በሰኔው 83 ጉባኤም በፈረደበት አማራ ላይ ሲደነፋ ከፕሮፌሰር አስራት በስተቀር የተሰበሰቡት ሁሉ አብረውት አጓሩ። የሚሾሙት ተሾሙ፣ ወንበር ቢጤም ተሰጣቸው። ወያኔ ማራቅ ያለበትንም ያውቅ ነበርና አይገዙልኝም ያላቸውን ደግሞ አሳደደ፣ ገደለ፣ ደብዛ ጠፋ፣ ህገወጥ ብሎ አገደ። በጫቃሚነት ቢታማም መለስ ዜናዊ ህዝብ ይወደኛል በሚል አጉል ቅዠት ለደቂቃም ቢሆን ባለመሸነፉ ህዝብን መግዛት በፍጅት በሚል አፈናውንም አላልቶት አያውቅም። በዚህም መሰረት ብልጣ ብልጡ ወያኔ ተቃዋሚን እየከፋፈለ የተቃዋሚን ትኩረት ከዋናው ነጥብ ወደ መለስተኛው ድምጻችን ተቀማ መሆኑ ቀርቶ የታሰሩት ይፈቱ ለምሳሌ እያደረገ ቀጥሏል። ለምሳሌ ወያኔን በትጥቅ ገና ከመጀመሪያው መፋለም ሲገባ የሰላም ትግል ወይስ የብረት ትግል የሚል አጓጉል ክርክር ከፍቶና አስከፍቶ ዱላ አታንሱ መላ ይሻላል ባዮችን ኮልኩሎ ሲያደናግር ሲከፋፍልና ሲያደናቀፍ ቆይቷል። ዛሬም ዋናው የትግል መፈክር ወያኔን ከስልጣን በአስቸኳይ ውረድ መሆኑ ቀርቶ በይስሙላ የምርጫ ጋጋታ መጠመድን ያውም ወያኔ ይሸነፋል በሚል ቅዠት አምኖ መሳተፍን አስፍኗል። በየታሪክ ማጣፊያ ላይም ቁም ነገሩ አልጫ የሆነ ትናንትን እየረሳን ነገን መቀማት ዕጣ ክፍላችን ሆኖ ተሰቃይተናል። የስልሳ ስድስቱ የሰማንያ ሦስቱ ይቅርና የአስራ ዘጠኝ መቶ ዘጠና ሰባት ተዘንግቶ እነሆ በሁለት ሺህ ሁለት ዓመተ ምህረት ስህተትን ለመድገም የተነሱትን መታዘብ ግድ ሆኗል። በየጊዜው ተቃዋሚ ኃይሎችን የምንተቸው ወያኔ በራሱ ድክመት እየተሸረሸረ ባለበት ከውድቀት የሚድነው በራሱ ጥንካሬ ሳይሆን በተቃዋሚዎች ድክመት መሆኑ ተደጋግሞ የተነገረና ትክክልም ግምገማ በመሆኑ ነው። ጠጣሩ እንዲላላ የላላውን ወጥር ነውና መሰረታዊው ምክር ተቃዋሚ ኃይሎች ድክመታቸውን አስወግደው እንዲጠናከሩ መተቸታቸው ተገቢ ነው። ድክመት ስንልም በቀቢጠ ተስፋ ተይዘውና ጨለምተኛነትን ጌታ አድርገው ትግሉ ገና ሳይፋፋም የደከሙት እንደሚሉት ሁሉም ከንቱ ነው ለማለት ሳይሆን የድርጅቶችን ጥንካሬና የማይካድ አስተዋጽኦ በግምት ይዘን ግን እየጎዳ ያለውን ድክመት በመጥቀስ መወገድ አለበት የሚለውን መልእክት ለማስተላለፍ ነው። የ1997ቱ ምርጫ ውጤት የተፈለገውን ግብ አይመታም። የታገሉት ድርጅቶች ቅንጅትና ህብረት ያደረጉት አስተዋጽኦና ጥረት በቀላሉ የሚገመትና በስህተትና ድክመት ደረጃ ብቻ የሚፈረጅ አለመሆኑም መታወቅ ያለበት ነው። ዛሬም ቢሆን በክህደት ጎዳና ተሰማርተው ከወያኔ ጋር በተለጣፊነት የሚሰሩትን ስናወግዝ በፖለቲካው መስክ ስህተት የሚፈጽሙትን ሆነ በምርጫው በመሳተፍ የሆነ ውጤት እናመጣለን ብለው የሚጠሩትን በጅምላ ማውገዙ ከዓላማችን ውጭ ነው። የድርጅቶች ሁሉ ጠንካራ ጎናቸው ወያኔን እያናጋው ነውና ወያኔ ጠንካራ ነው፣ ሀገሩን ሁሉ ተቆጣጠረው ብሎ መላቀሱ ስህተት ይሆናል። ያለውን ተጨባጭ ሁኔታም አለመገምገም መሆኑም ግልጽ ነው። ነገሮችና ሁኔታዎችን በሚዛን ማየት ይሻል። በዚህ መሰረትና አጥር ክልል ውስጥ ነው ትችት ለማቅረብ የሚሞከረው። የፖለቲካ ንቃት በደከመበት ደግሞ አሉባልታና ጥራዝ ነጠቅነት ይሰፍናል። የፖለቲካው መድረክ የጨረባ ተስካር ሆኖ ይዘባረቃል። ይህን ለማስወገድ ራሳችንን መገምገሙና መተቸቱ አስፈላጊ ነው። የላላውን ለመወጠርና ጠጣር ነኝ ባዩን ለማላላት ወያኔን ለማሸነፍ ከወያኔ ተጻርረው የቆሙት ኃይሎች ሲጠቀሱ ግን ስህተትን ነጋ ጠባ የሚደግሙት ተመክሮ ጠፍቶ ሳይሆን እቅጩ ሲነገር የፖለቲካን ሀሁ መጨበጡን ሆነ ከተመክሮ መማርን አሻፈረን ስላሉ ብቻ ነው ብንል ማጋነን አይሆንም። ነገ ግንቦት 23 ቀን ያልተጠበቀ ሁኔታ ከተከሰተም የድርጅቶቹ ዝግጅትና የተነሱ አመጹ ጥሪ ሳይሆን እንደ 1997ቱ በህዝብ በራሱ ቁጣና መነሳሳት ምክንያት የሚከሰት ነው። በመጪው ምርጫ መሳተፍ ከድክመትና ስህተት እየተቆጠረ ያለው ይህን ሂደት ተቃዋሚዎች የሚጓዙበት ወያኔን ለማጋለጥና ህዝብን ለማደራጀት መጠቀሚያ ይሆናል በሚል ሳይሆን በምርጫው በመሳተፍ ለውጥ ይመጣል ብለው አማኞች በመሆናቸው ነው። ተቃዋሚ ኃይሎች ጠላትና ወዳጅ ማን ነው በሚለው መሰረታዊ ጥያቄ ላይ ተገቢው አቋም ኖሯቸው በስራና ስምሪት ክፍፍል ደረጃ አንተ አንቺ በህጋዊ መድረክ ሌላው ደግሞ በሁለገቡ ብለው ቢሰማሩ ኖሮ ማለትም ሁሉም ወያኔ ጸረ ህዝብ አገዛዝ ነው ብለው አምነውና በመውደቁና መወገዱ አስፈላጊነት ተስማምተው በነበር ምርጫውን ይበልጥ ወያኔን ለማጋለጥ መጠቀሚያ ማድረግ በተቻለ ነበር። ይህ ግን አልሆነም። የፖለቲካ ሀሁ ግድ የሚለውን ትምህርት መማር አቅቷቸው የተገኙት ክፍሎች ግን ከመደራደር በፊት የመደራደሪያ እቅዳቸውን አጋልጠው ራሳቸውን ለጥቃት ሰጥተው የአረመኔ ልቡ ቀጋ መሆኑን ዘንግተው በወያኔ ተደናግረው ከደጋፊዎቻቸው ተነጥለው ተጣልተው ወዳጅ ብለው ያልሆነውን አቅፈው ጉዞ ሳይጀምሩ እየተደናቀፉ ሲወድቁ አይተናል። ምሳሌ ሁሉም የፖለቲካ እስረኞች ይፈቱ ማለት ሲገባ የራሳችንን ብቻ ነው ይፈቱ የምንለው በማለት ወይም ከኢህአፓ ውስጥ ብቅ ያሉ አንጆች እንዳሉት የፖለቲካ እስረኞችን ጥያቄ በኋላ እንጂ ዛሬ ማንሳት የለብንም ብሎ ከሩቁ በመጎንበስ የፖለቲካ ድርጅት መሪ በሕገ ወጥ መንገድ ታስራ እያለች ተፈታች፣ ታሰረች፣ ምርጫ እንገባለን ብሎ በመማማልና ለድርድር እንኳ ባለመግደርደር ምን ተይዞ ጉዞ ወይም አፈ ወሪሳ እንዲሉ በገባ በባዶ ደንፍቶ ጠላት በማብዛት የሀገራችንን የአካባቢ ሁኔታና ዓለም አቀፉንም ሁኔታ ባለማጤን ያለውን አደጋ ለመገንዘብ ባለመቻል አቦ ሸማኔው እየመጣ ቀሪ ጥይትን በጥንቸል ላይ በመጨረስ ትጥቅ ትግል የጀመሩትን ከወያኔ በፊትና በላይ ማውገዝ ታግሎ ለሀገር መስዋዕት በጅልነት በመፈረጅ የተሰዉትን ማብጠልጠል ትናንት የመሪነት ብቃት የሌላቸው መሆናቸውን ያረጋገጡትንና ህዝብን የከዱትን ዛሬ መሪ ነጻ አውጪ ብሎ ማቀፍ። ወያኔ ማንነቱን ከምርጫ አንጻር በ1997 ዓመተ ምህረት አሳይቶ ያኔ የገደላቸው ወገኖችን ደም ሳንበቀልና ያኔ የታሰሩት ዛሬም በየጉድጓዱ እየተሰቃዩ ባለበት አለ ተገቢና በቂ ቅድመ ሁኔታ በምርጫ ለመሳተፍ መሯሯጥ፣ ምርጫ በመግባት የወያኔን ዕድሜ እናፋጥራለን ብሎ መቃዠት ወዘተ የታዩት ሁሉ የሚጠቀሱ ናቸው። በዚህ ገጽ በርካታ የተቃዋሚ ድርጅቶች መሪዎች በየጊዜው በሰጡት መግለጫ የተጋለጠ ነውና መድገሙ አስፈላጊ አይሆንም። በባዕድ ሀገር ያለው ደግሞ አላፊ አግዳሚው ለጆሮ የሚስማማ ከበሮ ሲደልቅለት ምራኝ ምራን ብሎ መነጠፍና መታለል ጠባዩ የሆነ መምጣቱ በመጠቀሱ ያው ውርጅብኝ ቢከተልም ሀቅ ሀቅ ነውና መነገሩ ግን አስፈላጊ ነው። የፖለቲካ ሀሁ ጠላትህን ወዳጅህን በቅድሚያ እወቅ ይላል። ወያኔ ጠላቶቹን ያውቃል። ኢትዮጵያና ሕዝቧ ጠላቶቹ ናቸው። አንዳንዶቹ ተቃዋሚዎች ግን ወያኔ ወዳጃቸው ይመስላቸዋል። አንዳንዶቹ እንዲያውም ተቃዋሚ አትበሉን፣ ወያኔዎች ወንድሞቻችን እህቶቻችን ናቸውና ተፎካካሪ ነን ይሉናል። ወያኔ ጠላት ነው ስንል አሮጌ ፖለቲካ ነው ሰልጥኑ ብለው ይወርፉናል። መሰልጠኑ ጫንቃን ለባርነትና ለውርደት ማመቻቸት ሆኖብን ከበደን ብንላቸው አይገባቸውም። ተዋደዱ የሚሉ ነገር ዓለሙ ያልገባቸው ዘፋኞችም አሉ። ቀለበት መንገድ፣ ፎቆች፣ ቪላዎችን እዩ፣ አርሶ አደሩም የእጅ ቴሌፎን ይዟል። ትናንት በታገላችሁበት በቋሪያ ፋሊያ ወይም ቴዎድሮስ ከተማ ሳይቀር እኮ ቴሌፎን ገብቷል ብለው ይገስጹናል። ምን ማለት ነው? ይህ ሁሉ 14 ሚሊዮን ህዝብ በተራበበት ሀገር፣ 35 ሺህ በላይ በታሰረበት ሀገር፣ መብት በተረገጠበት ሀገር፣ የህግ የበላይነት ባልተከበረበት ሀገር፣ ዘረኝነት በሰፈነበት ሀገር፣ ጭቆና በከፋበት ሀገር ስንላቸው መልስ የለም። ለነሱ ለጥቂቶች አምሯልና ለኛ ማስቀየሙ አይረዳቸውም። ህሊና ደግሞ ከተሰናበተ ጊዜ አልፏልና የብዙሃኑ እንባና ሰቆቃ በሆድና ጥቅም ታፍኗል። ነጋ ጠባ ኢኮኖሚው አደገ ተመነደገ የሚሉን ይህ ሁሉ ሚሊዮን ህዝብ እንዴት ለረሃብና ለከፋ ድህነት እንደተጋለጠ አይናገሩም። ሆድና ዘረኝነት ከትቢያና ውርደት ጥሏቸዋል። የፖለቲካ ሀሁ ከተማርን ግን በቅድሚያ ተጨባጩን ሁኔታም ጠላትንም ማወቅ ወሳኝ ይሆናል። ማወቅ ማለት ደግሞ ይዘቱን፣ ጠባዩን፣ ድክመት ጥንካሬውን ማለት ነው። በሌጣ ስንተና ማብቃት አንገደድም። ወያኔ ከተመሰረተ ጀምሮ ስለዚህ ከይሲ ቡድን የተባለውን አልሰማንም ብንል እንኳን ስልጣን ከያዘ ወዲህ የፈጸመውን ወንጀል ረሳን ብንል እንኳን አደባባይ ኢየሱስን፣ አንዋር መስጊድን፣ ወተር አርባ ጉጉን፣ ጋምቤላን፣ ኦጋዴንን፣ ህዝብ መጨፍጨፉን ወዘተ ማን ፕሮፌሰር አስራትን፣ አሰፋ ማሩን፣ ተስፋዬ ታደሰንና ሌሎችን እንደገደለ ማንም አልነገረንም ብንል እንኳን ትናንት በ1997 ዓመተ ምህረት ስንቱን ንጹህ ዜጋ የጨፈጨፈውን ወያኔ አናውቀውም ማለቱ ሊፈቀድልን አይችልም። ሆዳችን ህሊናና አንጎላችንን አንቆ ካልገደለ በስተቀር የፖለቲካው መድረክ የተጨናነቀው የፖለቲካን ሀሁ በማያውቁ ግና ራሳቸውን ምሁር፣ ልሂቅ፣ ዶክተር፣ ፕሮፌሰርና መሐንዲስ የሳይንስ አዋቂ በሚሉ ነው። እናጅሬን ደግሞ ለስለስ ብሎ መናገሩም ክብረ ነክ ከሆነ ውሎ አድሯል። በምሁሮች መቅናት ነው ያሉም አሉ። ግን ሐቁን ተናግሮ የመሸበት ያድሯል ነውና አወቅ ባዮች የሰፊውን ህዝብ ንቀው ሲውገረገሩ እየደረሰ ያለው በደልና ጉዳት መጠቀሱ አስፈላጊ ነው። ህንጻ ግንባታና ፖለቲካን፣ ከብት ሕክምናና ፖለቲካን፣ መሐንዲስነትና ፖለቲካን፣ ቀዶ ጠጋኝና ፖለቲካን ወዘተ ምን እንዳቆራኛቸው ማስረዳት ከባድ ነው። ቀጥታ ግንኙነት የለምና ዛሬ ሟቹ ታዋቂ ዘፋኛችንና የወያኔ ወዳጅ አረባዊ ነጋዴም የክብር ዶክተር ቢባሉም ሚሊዮኖች ይህን ከስም ቀጥሎ የሚለጠፍ ነገር ስለሌለን ተለጣፊ ባላቸው ተንቀን ልሂቅ ዶክተር የሚባለውን አጨብጭባችሁ ተቀበሉ እየተባልን ነው። ፖለቲካ የጡረታ ጊዜም መዝናኛ ሆኗል። ለረጅም ዓመታት ከፖለቲካ ወርቀው የግል ኑሯቸውን ሲያሳድዱ የቆዩት ድንገት ብልጭ ሲልባቸው ደግሞ ወደ ፖለቲካው መለስ ሲሉና እኛ የተሳልን የተለጠለጥን ፖለቲከኞች የምንለውን አድምጡ ብለው ያተክሩናል። ሌሎች ደግሞ ወያኔ ጋር ሄደው ደፋ ቀና ብለው ቆሻሻና ዘረኛ ጫማን ስመው መሬት ሊመሩ ንግድ ፈቃድን ሊያገኙ በወገንና ሀገር እንባ ላይ ሊከብሩ ሞክረው ሲከሽፍባቸው ተመልሰው ዓለምንም ጸጸትና ይቅርታ የሕዝብ ወገን ነን ብለው የሚጮሁና በዚያውም ጥፋታቸውን እየደበቁ ያሉ አሉ። ትናንት በአዲስ አበባ ሼራተን አስረሽ ምችው፣ ነገ በዋሽንግተን ዲሲ መሰለፍና ይውደም ባይነት ብዙም አያዋጣም። ይባስ ብሎ ደግሞ ትናንት ከመለስ ዜናዊ ጋር ሆነው ሀገር ወዳድ ዜጎችን ያጠፉ ታጋይ ወገኖችን የገደሉ በወያኔ ወንጀል የተካፈሉ ዛሬ ከግለሰብ መለስ ጋር ተጋጨን በሚል ህዝባዊ ሆነናልና መሪያችሁ ነን ሲሉ እልል የሚሉ የፖለቲካ ሀው ያልገባቸውም በርክተዋል። ግለሰቦቹ ህዝባዊ ለመሆን በቅድሚያ ዘረኛውን የወያኔ ፖለቲካና መስመር ጸረ ኢትዮጵያ ብለው ማውገዝና ኢትዮጵያዊ ፖለቲካን በግልጽ መቀበል ይኖርባቸዋል። ደብዛቸው የጠፋ የፖለቲካ ድርጅቶች መሪዎችና አባላት የት ደረሱ ሲባል አናውቅም ማለቱ ፍሬ ቢስ ነው። ወያኔ ስንል መለስ ዜናዊ ብቻ ለመሆኑን እናውቃለንና በወንጀል የተሳተፈ ግለሰብ ከሁሉም በፊት ንስሐ መግባት አለበት። ይህ ባልሆነበት ገዳይን ነጻ አውጪ ብሎ መቀበል ወያኔን ነጻ አውጪ ብለው የተቀበሉ የፈጸሙትን ስህተት መድገም ይሆናል። ስህተቱን ነጋ ጠባ ለሚደግም ደግሞ ብዙዎች የሚያዝኑለት አይሆንም። በሌላ በኩል ደግሞ የሞትን ክፉነት በቅድሚያ የሚያውቀው ሟቹ ነው እንደተባለው መከራና ሰቆቃ ባልደረሰባቸው ሁሉን ቻይ መሐሪና ይቅር ባይ መስለው ቢሰየሙ የሚገርም አይደለም። እሳቱ አልጠበሳቸውምና ነው። ወያኔ ወንድም እህት ጓዳቸውን አልፈጀባቸውምና ነው። ምን አጠፉ ሲሉ ወይም በሰማዕት ላይ ሲሳለቁና ሟቾችን ሲወቅሱ ማለትም በቁስላችን የጋለ ብረት ሲያስገቡ ችግራቸው አለመቁሰላቸው ነው። የሰው ቁስል አይነዝርም ሆኖ ነው። እስቲ እንጠያየቅ። የሌሎቹ ይቅርና ወጣት ሺብሬ ለምን ሞተች? የናበራሽ ይቅርና ብርቱካን ለምን ታሰረች? በወያኔ እስር ቤት አለፍትህ የሞቱት ይረሱና በቀይ ሽብር የተገደሉት መገደላቸው ሚካድና በ1997 ዓመተ ምህረት በግፍና በግፍ የተረሸኑት ከሁለት መቶ በላይ ዜጎች ጋምቤላ፣ አደባባይ ኢየሱስ፣ አሰቦት፣ ምስራቅ ወለጋ፣ ወተር፣ አንዋር መስጊድ፣ ኦጋዴን ለምንስ የምናስታውሰው ሁሌም ጎደሎና ያልተሟላ ይሆናል? ለምንስ ወንዝ ሊወስደን ሲል ቄጠማ መጨበጥ ይቀናናል? ለምንስ ችግሮቻችን ብለን ልንመካባቸው የተነሳንባቸው ግለሰቦች ታሪካቸው የዝንጀሮ መቀመጫ ወይም አስቀያሚ ሆኖ ያስቸግራል? አስመሳይ ነጻ አውጪዎችን የአበቡ ባዮች አፋቸውን በሬት ሊያጥቡ አይገባምን? ዛሬ ንስሐ ያልገቡ ወያኔዎችን እያዳነቁ ተቀበሉ የሚሉን ስለመሆኑ ሕሊናቸውን መርምረዋል? ክህደቱ ስሬቱ ለምስ ይሆናል? ያንዲያው አይበቃም? በግ እንኳ ቧ ይላል የተባለው ተዘንግቶ ለወንጀላቸው እባካችሁ ማሩን አጥፍተናል የማይሉና ይባስ ብለው የተፈጸመውን ወንጀል አልተፈጸመም የሚሉ እንዴትስ የሕዝብ ነጻ አውጪ ይባላሉ? ከሁለት መቶ ሺህ በላይ ሕይወት ያጠፋን ሽብርና ሚሊዮኖችን ያቆሰለን ግፍ የሚክዱ እንዴትስ የፖለቲካ መሪ ነጻ አውጪ ይባላሉ? ግፉ አልበዛም? ኃጢአት ሲደጋገም ጽድቅ ሆነብን? ፖለቲካ ለምርጮች ለምርጦች ወይም አንዳንዶች እንደሚሉት ለልሂቆች ብቻ ነው ባንልም ፖለቲካ ከባድ እንቅስቃሴ ነውና ዝግጅትና ንቃትን ይጠይቃል። በተለይ ድርጅትን እናንቀሳቀሳለን፣ ትግልን አጠናክረን ህዝብን ለድል እናበቃለን ከተባለ ስምሪቱን እንደ ትርፍ ጊዜ ስራ መውሰዱና በቀላሉ መያዙ ፍሬ ቢስ ነው። ወያኔ ፖለቲካ የሞት ሽረት ጥያቄ ሆኖ ስለሚያስጨንቀው ሀያ አራት ሰዓት ሙሉ ግቡን ለማሟላት ተንኮል ሲሸርብና ሐሰት ሲያሰራጭ፣ ሲከፋፍል፣ ሲያስር፣ ሲገድብ ይታያል። አይተኛም ብንል ሁኔታውን ይገልጸዋል። ፖለቲካን በሙያተኛነት ይዞታል ማለትም እንችላለን። በመሆኑም ተጻራሪዎቹ ወይም ለህዝብና ለሀገር መሰረታዊ ለውጥን እናመጣለን ብለው የተነሱ ወገኖች ፖለቲካን በጥራዝ ነጠቅነት ደረጃ ባላዋቂ ሳሚነት ልጅ የጫረው እሳት በመሆን እንደ መዝናኛ በመቁጠር ይዘው ሊነሱ አይችሉም። የፖለቲካ ሀሁ ያልገባቸው ክፍሎች ጥላቻን ያወግዛሉ፣ ተዋደዱ፣ ተፋቀሩን ይሰብካሉ። ነብር ፍየልን ሲያቅፍ፣ ጅብ አህያን ሲስም ይታያቸዋል። ቅዠት ወያኔ በስልጣን የቆየው በህዝብ ላይ ጥላቻውን በማርገብ በማለስለስ ሳይሆን በማጠናከርና በማባባስ ነው። ትግል የራት ግብዣ አይደለም ተብሏል። ተቃጥፎ ወደድኩሽ ወደድኩ መባባያም አይደለም። የህዝብና የሀገር ፍቅር ለትግልና መስዋዕትነትን ለመድፈር መንስኤ ቢሆንም ትግል በጥላቻ ላይ የተመሰረተ ነው። የጭቆና ጥላቻ፣ ጨቋኝን ጥላቻ ጠላትን ወዶ ትግል የለም ኖሮም አያውቅ። ሰላማዊ ትግል ከተባለ ሌላ ጠላቱን ጠልቶ ያልተነሳ ወደ ድል አይጓዝም። በመሆኑም የወያኔን አገዛዝ ጠልተንና ልናወድመው ቆርጠን መነሳት አለብን ማለት ነው። የመለስ አገዛዝ በደም የተጨማለቀ ወንጀለኛ ቡድን ነው። መጠላት ሲያንሰው ነው። መንጌ የሚሉ ቀልደኞች ከፍርፋሪው የተቋደሱ ብቻ ናቸው። ያልደረሰባቸው፣ ያልቆሰሉ፣ ያልተጎዱ የፖለቲካ ሀሁ ጠላትህን እወቅ፣ ጠላትህን ጥላ፣ ልታጠፋውም ቆርጠህ ተነሳ ይላል። ይህንን መሰረታዊ ሀቅ እየተቃወሙ ጠላት አትበሉ፣ የአገር ልጆች ነን፣ ጠላቶች አይደለንም ወዘተ የሚሉ ሁሉ ትጥቅ አስፈችና የባርነትን ቀንበር ላያችን ላይ አደላዳይ ናቸው። ቢወዱትም የማይወድ ስርዓት መሆኑን ሊሸፋፍኑ የሚጥሩ ነጋ ጠባ የሚያዋርደንና የሚገድለን ስርዓት መሆኑን የሚዘነጉ የተገደሉትንና የታሰሩትን ሁሉ የሚረሱ። ለዚህም ነው ተቃዋሚ ኃይሎች ሁሉ እንዋደድን ሳይሆን በጠላታችን ላይ አምረን እንነሳን መስበክ ያለባቸው። ይህ ነው ተገቢው ፖለቲካ። ለዚህም ነው ቀስ በቀስ ወያኔ ህሊና ገዝቶ ይሻሻላል ማለትም መሰረተ ቢስ ሆኖ የሚገኘው። ለምርጫ ተብዬው ቀልድም ያን ያህል ገንዘብ መባከኑም አላግባብ ሆኖ የሚከሰተው ቀደም ለማለት እንደተሞከረው የፖለቲካውን መድረክ ወያኔ በየጊዜው ዋና ጥያቄ ብሎ በሚያፈነዳው እያተራመሰ ዜጎችን ማደናገሩን እየቀጠለ ያለ ነው። የመወያያ የመጮኸያ ርዕስ ሰጪ ወያኔ ራሱ ይሆንና እይታችን ዋናውን ነጥብ ትቶ በመለስተኛ ጉዳዮች ላይ ያተኩራል። በ1997 ዓመተ ምህረት ምርጫውን አጭበርብሮና የህዝብን ድምፅ አፍኖ ባለበት ህገ ወጥነህና ከስልጣን ወረድ የሚለውን መፈክር የታሰሩት ይፈቱ በሚል እንዲሸፋፈን አደረገና ብዙዎች ዋና ተልዕኳችን የታሰሩትን ማስፈታት ነው ብለው ሲጮሁ ቆዩ። አንዳንዶቹም አይባስ ብለው ይህንኑም አጥበው ይፈቱ የምንለው የራሳችንን እስረኞች ብቻ ነው ብለው ራሳቸውን ለትዝብት ዳረጉ። በቅሎው ተሰርቆ ባረጀ ኮርቻ ላይ ኡታ የሆነ መቸገራችን አልቀረም። የድርጅትን ምንነትና ሚናም በተመለከተ ተገቢው ግንዛቤ ባለመኖሩ ፖለቲካው ያልነው መደነባበሩ አልቀረም። ከአያሌ ዓመታት ውድ ተመክሮ በኋላ አሁንም ብቸኛ መሪ ድርጅት የሚለውን አጓጉል ንግግር እንዳሉ አሉ። በ1997 ተመክሮ እንዳየነው ስብስብ እኔ እንጂ ሌላ ማን አለና ብሎ ሲኩራራና ትብብርንም እምቢ ሲል የደረሰው ጉዳት የሚረሳ ሊሆን አይገባም። ዛሬም አንድን ድርጅት ብቸኛ የሕዝብ ድርጅትና መሪ ብሎ ማቅረቡና በዚህም ተወስኖና ተቃኝቶ ሌሎችን ማክቸልቸሉ ጠቀሜታው ለወያኔ መሆኑን ገና ያልተረዱ አሉ። የሀገራችን ዋና ዋና ችግሮች በአንድ ግንባር ቀደም ተብሎ በደጋፊዎቹ በተሰየመ ድርጅት ብቻ የሚወገዱ አለመሆናቸውን መረዳት ያቃታቸዋሉ። ሁሉም ሀገር ወዳድ ድርጅቶች በየፊናቸው ሆነ በትብብር ሊያደርጉት የሚችሉት አስተዋጽኦ መሆኑ መኖሩንም ይክዳሉ። አንዳንዶቹማ መሪና ብቸኛ ድርጅት እገሌ ነውና ሌሎቻችሁ ፍረሱ አሊያም ከሱ ተደባለቁ ብለው ይመክራሉ። የፖለቲካ ሀሁ ገና አልተቀራም። የግንዛቤ ማጠር ችግር ደግሞ ይቀጥልና የአገሪቷ ዋና ዋና ችግሮች ምን መሆናቸውም ራሱ ምስጢር ሊሆን ይከጅለዋል ወይም ለብዙዎች ይሰወራል። አገር ማዳን የሚለው ወቅታዊና ተገቢ መፈክርም ይዘቱ ይምታታና ስፋቱ ይሳትና ወሳኝ የአገራችን ችግሮች እንዳይነሱ በእንቅፋትነት ማጠየቂያ ሆኖ ይቀርባል። ተልዕኳችን ሀገር ማዳን ነውና በሴቶች ላይ ስለሚደርሰው በደል ስለ ጎጂ ባህሎች፣ ስለ መብት ረገጣዎች አታንሱ የሚሉ አሉ። ግባችን ሀገር ማዳን ነውና በአንዳንድ ድርጅት ጥላ ስር መሰባሰብ እንጂ ስለ ሴቶች መደራጀት ለምን ይወራል? ለምንስ ድርጅቶች ይኖራሉ? ወዘተ የሚሉ የተሳሳቱ አቋሞች መድረክ ላይ ብቅ ይላሉ። ሴቶች ተደፈሩ፣ መብታቸው ተረገጠ፣ ውህዳን ተሰቃዩ፣ ሰብአዊ መብትም ተገረሰሰ የህፃናት መብት ተደፈረ ወዘተ ሲባል ይህ ሁሉ ትርፍ ነው፣ ዋናው ሀገር ማዳን ነው ይላሉ። ይህ ፖለቲካዊ እውቀት ሳይሆን ያለማወቅ ምልክት ነው። የህብረተሰቡ ልዩ ልዩ ክፍሎች በየራሳቸው መደራጀታቸውና መብታቸውን ለማስከበር መታገላቸው፣ ለምሳሌ ሴቶች እንደ ሴቶች፣ ላባደሮች፣ ወጣቶች ወዘተ ለትግሉ ስኬት ወሳኝ ሚና እንዳለው መሳት መሳት አይገባም። የቅንጦት ጥያቄና መፈክሮች መስለው የሚታዩት አይኑ ለተጋረደ ብቻ ነው። አገር ማዳን ሲባልም በቅድሚያ ህዝብን ማዳን ማለትም የህዝብን መብትና ሰብዕና ማስከበር ማለት መሆኑን መዘንጋት ስህተት ነው። ሐቀኛ አገር ወዳዶችን ከወያኔ አይነት ብሔረተኞች የሚለየው አንዱ ዋና ጉዳይ ይህ ነው። ህዝብን ማስቀደም ወይስ አዴ ብሔረሰቤ ጎጤ ማለት? የወያኔ ሰለባዎች አንዳንዶቹ ትናንት ኢትዮጵያዊ ነን ሲሉ የነበሩና ዛሬ ጠበው ወደ ጎጣቸው የተመለሱ ሰፋ ያለውን ህዝባዊና ሀገር ወዳድ አቋምን ትተው ወዲ ትግራይ ወዲ ትግራይን ወይም ሀፍረተ ቢሱ እንዳለው ወርቅ ዜጋንን ማለትን እስከቀጠሉበት ደግሞ የነገው መዘዝ በወርቅ ሰብየው ራሳቸው ላይ መውደቁ አይቀሬ መሆኑን ማወቅ ይገባቸዋል። ጆሮ ያለው ይስማ፣ ጨው ለራስህ ብለህ ጣፍጥ። ወያኔ የሚወድምና ያስተዛዝበናል፣ ይህ ቀን ያልፈና ወዘተ ማለት ይቻላል። የኢትዮጵያ ህዝብ የናቁትን ሁሉ ሁል ጊዜም የማይረሳ ትምህርት ሰጥቶ ለመስደዱ ጣሊያን ወይም ሐራሬ ድረስ መሄድ አይኖርብንም። የኢትዮጵያን ህዝብ ማንነት ግን አወቅን ባይ ዜጎች የዘነጉት ለመሆኑ ደግሞ ጥርጥር የለውም። በአፍአዊ ደረጃ አዋቂው ህዝባችን አጼው ይሉ እንደነበረው የሚወደንና የምንወደው ህዝባችን ቢሉትም ሐቁ ግን አያውቅም፣ አልተማረም፣ ምሁር አልሆነም ብለው ናቅ እንደሚያደርጉት ማመን አለብን። ለዚህ ነው እናውቅልሃለን፣ የሰለጠነ ፖለቲካ ከእኛ ተማር ወዘተ ብለው የሚነዘንዙት። ህዝባዊ ምሁራን በምርጦችና ልሂቅ ተብዬዎች የተተኩ ቢመስለን ሊፈረድብን አይገባም ማለት ነው። ህዝብ የድል ባለቤት ነው። ህዝብ የትግሉ መሰረት ነው። ህዝብ አዋቂ ነው የሚባለውን ከልባቸው የማያምኑ ድርጅቶች ህዝብን ከማደራጀት አንጻር ድክመት ያጠቃቸዋል። የቀድሞ መሪዎች ህዝብ ምን አለ፣ እረኛ ምን አንጎራጎረ ይሉ ነበር ይባላል። ዛሬ ይህ ደብዛው ጠፍቷል። ህዝብን ስማ ጎበዝ እንጂ ምን ትመክራለህ የሚለው ቁጥሩ አንሷል። ከ1997 ምርጫ በኋላ ታስረው የተፈቱት ሲፈቱ ወደ ሞተላቸውና ወደ ጮኸላቸው ህዝብ ሄደው አመሰገኑ ወይስ ወዲያውን ወደ አሜሪካና አውሮፓ ተማረ ወደ ተባለው ነጎዱ? ዛሬስ ለምርጫ ተሰለፍን ያሉ የተወሰኑ ድርጅት መሪዎች ሚያዝያ እስኪያበቃ ይህንኑ በባዕድ ነዋሪ ሲቀሰቅሱ ያውም ድምፅ ላይሰጥ አልቆዩም። ይህ በመሆኑም በባዕድ ሀገር ያለው ዜጋም በሀገራችን ፖለቲካ ያለውን ሚናና ቦታ ግምት ስቶ መገኘቱንም መታዘባችን አልቀረም። ህዝብን የመናቁ በተለይም በወደቀው የፊውዳል አጤያዊ ስርዓት ጊዜ ሰፍኖ የነበረውን ይህን ውድቅ ስሜት የማስተጋባቱ አባዜ በመስፈኑ ድርጅቶች ህዝብን አገልግል የሚለውን መመሪያ ዘንግተው ህዝብን ተጠቀምበት የተባሉ ይመስላል። በህዝብ ላይ ይኮፈሳሉ። በመሆኑም እንበልና እንደገና የድርጅቶች ውስጣዊ ይዘት ራሱ ዴሞክራሲን በሩቁ ያለ ይመስላል። ካባ የለበሱና በጣዖትነት ደረጃ የተሰየሙ ተክለሰውነታቸው የሚያደነቁር ግለሰባቸው ግለሰቦች መስፈናቸው ችግር መኖሩን ጠቋሚ ነው። በባህላችን በተለይም በቆየው ደረጃ አንድ አዛዥ አለቃ መፈለጉ የነበረ ቢሆንም በዛሬው ፖለቲካ ደረጃ ድርጅት የጋራ አመራርንና ውስጣዊ ዴሞክራሲን አስቀድሞ መገኘቱ አስፈላጊ ነው። አንድን ወይም ሁለት ግለሰቦችን በሁሉም ከሃዲነት መድቦ መጎንበሱ ከዴሞክራሲያዊ ድርጅቶች የሚጠበቅ አይደለም። ዶክተር እገሌ በሚል ወይም ኮሎኔል እገሌ በሚል ክብራቸው የማይደፈር የማይገሰስ አለቆችን መሰየሙ ህዝብን መናቅና ዴሞክራሲንም መጻረር ነው። የባዕድ ቋንቋ የማይናገረው የፈረንጅ ወይም የሆነ ዲግሪ ተብዬና ዶክተር ወዘተ ቅጽል የሌለው አፈር ገፊው ሰፊውና ብዙ ወገናችን ዛሬም ቢሆን ሀገርን ለማዳን መሰረት ነው። ህዝብን ያልያዘና ያላከበረ እንቅስቃሴ የትም አያደርስም። የፖለቲካ ሀሁ በትግልና ሀገር ማዳን ተጋድሎ ዋናው ተዋናይ ህዝብ እንጂ ጥቂት ምርጥ ነን ባይ ግለሰቦች አለመሆናቸውን ያስረዳል። ሌላው የሰለጠነ ፖለቲካ አራማጅ ነን ብለው የሚጮሁ ክፍሎች ልፈፋ የፖለቲካ ሰዎችን እድሜ ይመለከታል። መለስም ይህን ዘፈን ሲያቅራራ የቆዩት ወይም እድሜያቸው የገፋ ለቀው ወጣቶች ይተኩ ብሎ ካለ በኋላ ይቅርታ እስከ ቀጣዩ አምስት ዓመትማ እኔ ያለሁባችሁ ብሎናል። የሰለጠነ ፖለቲካ ማለት የቀድሞዎቹን ታግለው የተሰዉትን የታገሉትን ማብጠልጠል ነው የሚሉ አሉና ያረጁ ያፈጁ ይወገዱን በጅምላ እየሰበኩ ናቸው። እነ ኔልሰን ማንዴላ ቢያረጁም መምራታቸው አይታያቸውም። ወጣት የተባሉት አፈጮሌዎች ከሃዲ ሆነው ህዝብን ማስለቀሳቸውን ይረሳሉ። ዋናው ጉዳይ የእድሜ ሳይሆን ያቋም ነው። የፖለቲካ ሀሁን ያላወቁ ግን ሁሌም አብዩን ከመለስተኛው ያምታታሉና አብይ ያልሆነውን ነጥብ ዋና አድርገው ይዘፍኑበታል። ዛሬ የድርጅቶች ችግር መሪዎች እድሜያቸው መግፋቱ ሳይሆን መስመራቸው ከህዝብ ፍላጎት ጋር አለመግጠሙ ነው። ድርጅቶች ለዘመናት መታገላቸው ደግሞ ኃጢአት ሳይሆን ጸጋ ነው። የደቡብ አፍሪካው የነ ማንዴላ ድርጅት የተመሰረተው በ1912 ዓመተ ምህረት ሲሆን ለድል የበቃው ከ60 ዓመት በኋላ መሆኑን ማስታወስ ተገቢ ነው። ስለዚህ ዋናው አቋምና እንቅስቃሴ ነው እንጂ የድርጅት መሪዎች እድሜ አይደለም። ይህ ቢባልም መሪዎች መተካትና ወጣቶችን ቦታ መያዝ እንዳለባቸው ክርክር አያሻውም። ድርጅቶች በርክተውና ጸንተው በመገኘታቸው እንደ ድክመት ተቆጥሮ መወገዛቸው አሳዛኝ ነው። ድርጅትን ጸንቶ ማቆየቱ ራሱ ከባድ ትግል ነው። ማቆየትም የሚደነቅ ነው። በተለይም ህዝባዊ አቋምን ይዘው ሳያጎበድዱ ስንቱ ቡድን አለሁ አለሁ ብሎ ሳይውል ሳያድር ሲከስም አላየንምን? ስለዚህ ዋናው ጉዳይ ማን ለህዝብና ለሀገር ቆሟል የሚለው እንጂ ማን እድሜው ገፍቷል መሆን የለበትም። የነ ስብሃት ነጋ ድርጅት ሌሎችን መሪዎቻችሁ አረጁ ብሎ ለመተቸት አይችልም። ወያኔ ያልሆነ ርዕስና መወያያ ነጥብ አይስጠን። ነገ ምርጫ በተባለው ሂደት ህዝብ ሊነሳሳና ያልተጠበቀ ተቃውሞ ሊያሳይ ይችላል። የሚጠበቅ ነው። ህዝብ ሁሌም ባልጠበቅነው ያስገርመናልና ዱብዳ ሳይሆን ዱብ ደስታ ቢያጋጥመን እሰየው አብሽር ነው የምንለው። ወያኔ ምርጫውን በተጠበቀው መሰረት አሸንፎ ከዚያም ተቃዋሚ የነበሩት ላይ ሊዘምት መቻሉም መጠበቅ አለበት። ከዚህ ሌላ ግን ከወያኔ ምርጫ ባሻገር እና በኋላ ምን መደረግ አለበት ለሚለው ተገቢውን ምላሽ መስጠት ደግሞ ተገቢና አስፈላጊ ነው። ወያኔ ልዩ ልዩ ግጭቶችን በመጫር የዜጎችን ትኩረት ሊዘውር መሞከሩ አይቀርም። የአባይንም ጉዳይ በዚሁ ሊጠቀምበት እየጣረ ነው። ነቅቶ ወግድ ማለት ያሻል። ወያኔን በሚፈይድ መንገድ ለመታገል ምን መደረግ አለበት ለሚለው የበሰለ ምላሽ መስጠት መቻል አለብን። የኢትዮጵያ ሕዝብ ነጻነትና ስሬት ከማንኛውም ባዕድ ቀረበ ራቀ ሊመጣ አይችልም። አስራ ስምንት ዓመት አይተነዋል፣ አልሰራም። በራሳችን ላይ መተማመን አለብን። ነገ ለሕዝብ የሚበጅ ጊዜን ከፈለግን ዘንድ ትናንትን መርሳት አንችልም። ታሪኩን የረሳ ስህተቱን ይደግማል ነው። ስለዚህም ያለፈውን ሳንረሳ ዛሬንም ገምግመን ለብሩህ ነገ በሁላችን ጠላት በወያኔ አገዛዝ ላይ በጋራ እንነሳ የሚለው ጥሪ መስተጋባትና ምላሽም ማግኘት አለበትና አለና እንበል። Thank you.